ሄሎ hello hello፣ ወዬ ጤና ይስጥልኝ።
አብሮ ይስጥልን
ከ We Plus Solution ነበር የደወልኩት።
እሺ።
ባለፈው We Plus app ላይ ተመዝግባችሁ ነበር አይደለ?
አዎ አሁን የተመዘገቡትን active እያደረግን ስለሆነ ያልተሟሉ መረጃዎችን ጠይቅሽ ነበረ።
እሺ።
እሺ፣ ምን ነበረ ስሙ የ store ኣችሁ?
ማራኪ
ማራኪ ምን ማራኪ perfume።
ማራኪ perfume እሺ፣ አድራሻ
ቦሌ አለምነሽ ፕላዛ
አለምነሽ ፕላዛ። እሺ፣ ሙሉ ስም ያንቺ?
አትናፊያ ሳሙኤል
እትናሲያ ሰማይ።
እ?
እሺ፣ እ፣ ስልክ ይሄንን ነው የምትጠቀሙት?
አዎ አዎ
እሺ፣ የስራ ቀናችሁ እስከ መቼ እስከ መቼ ነው?
ከእሑድ እስከ እሑድ
ከስንት ሰዓት እስከ ስንት ሰዓት?
ከሁለት ሰዓት እስከ ሁለት ሰዓት
okay። እሺ እ፣ license እ፣ የንግድ ፈቃድ ወይም ደግሞ የቀበሌ መታወቂያ ልትልክልኝ ትችላለሽ በቴሌግራም?
ልኬልሻለሁ። አሁን እኮ ለአራተኛ ጊዜ ምናምን እየደውላችሁ ነው።
okay፣ በጣም ይቅርታ። እሺ እሺ፣ በቃ አመሰግናለሁ። መልካም ቀን።